ዋልተዋ ዋልተዋ በጸናጽል ጊዜ ዋልተዋልደ ብለህ እርገጥ መድኃኔነ ጥዮቃ ዋልድተዋ ዋልድተዋ መድኃኔነ ጥጆቃ ዋልድተዋም እንዘራ ዳዊት ቤተልሔም በቤተልሔም እንዘራ ዳዊት ቤተልሔም በቤተልሔም